የቆየውን ስም ሳላየው ዝም ብዬ እደውላለሁ። ጤና ይስጥልኝ። ሰላም
hello፣ ሰላም፣ ጤና ይስጥልኝ። ከቢጂአይ ኢትዮጵያ ነበር ምደውለው።
አቤት።
ከቢጂአይ ኢትዮጵያ ነበር ምደውለው፣ ዓለም የመጠጥ ማከፋፈያ።
አዎ፣ እ ሰሞኑን የቢጂአይ የመለያ ቁጥር text ልከን ነበረ ወደ ስልኩ ቢጂአይ ማለት እንዳስወጣ ምንድን ነው? አልገባኝም።
ከጊዮርጊስ እ መጠጥ ማለት ነው ጊዮርጊስ እ
ከዛን የደወልነው እና ሰሞኑን የቢጂአይ መለያ ቁጥር ልከን ነበረ። ደርሶታል? ስልኮት ላይ text አይ፣ እርጃ ለየሁትም አልደረሰኝም። እስኪ ልንገሮት የያዙ
ቆይ አንዴ፣ አንዴ። እሺ፣ ዘነበች እሱ ተናገርኩኝ። እሱ ይህ ይህ ሄደው እየሰራሁ ከፈለገ ትምህርት ነው። ቆይ አንዴ እናት እሺ
እሺ
እሺ ልንገሮት እ ሄሎ እሺ አምስት አስራ ሁለት
አምስት አስራ ሁለት
አስራ ሁለት አስራ ሁለት
አስራ ስምንት ዘጠኝ ሀያ አራት አስራ ስምንት ሀያ አራት
ዘጠኝ ሀያ አራት ይዘዋል።
ዘጠኝ ሀያ አራት አዎ አምስት አስራ ሁለት አስራ ሁለት አስራ ስምንት ዘጠኝ ሀያ አራት
አ
እሺ እሺ መልካም ቀን።
አይ